ሄሎ ሄሎ ጤና ይስጥልኝ።
ሽንብርት ቤት
ዲፖዚት ያደረጉት ብር አልገባምና ከእነሱ የምፈልገው ኢንፎርሜሽን አለ ይል ሳንቲም ሳይሆን ላክላቸው።
መቼ ነበር ዲፖዚት ተደረግከው?
ቅዳሜ ቅዳሜ ቀን ማለት ነው።
ቅዳሜ።
አዎ እስኪ አንድ ቤት ስቴት ቁጥርን ትነግረኛለህ?
የዘጠኝ ሰላሳ ሰላሳ ሰማንያ አምስት
ሰማንያ አምስት ዘጠና አምስት ዘጠና አምስት እ ሰማንያ አምስት ሀምሳ ስድስት ማለት ነው። ይቅርታ እሺ ሰላሳ ሰማንያ አምስት ሀምሳ ስድስት
ዘጠና አምስት
ዘጠና አምስት ስንት ብር ነው?
አራት አስራ አምስት መቶ ብር እሱ ከዛ በኋላ ነው
እ ምን አልከኝ?
አስር ሺህ ብርና አምስት መቶ
እሺ አስር ሺው መቼ ነው?
ቅዳሜ ባለፈው ቅዳሜ deposit ነው ያልከኝ አይደል?
withdraw draw እሺ Hello አቤት የቴሌ ብር ቁጥር ዜሮ ዘጠኝ ሰማንያ ዘጠና ዘጠኝ ሰማንያ ስምንት ዘጠና አንድ ነው አይደለ?
አዎ
እሺ ሳንቲሞች ጋር ስደውል ምን አሉ?
እነሱ ላይ የምፈልገው information አለ ወደኛ ይላሉ።
እሺ እሺ ይኸውልህ እዚህ ጋር balance ነው የሚለው ግን payment ኡን approve ስላላደረጉት ነው እና approve እንዲያደርጉት ልክላቸዋለሁ።
አዎ እንደዛ ሞክሩ እሺ ላኩላቸው።
እሺ፣ እሺ ልክላለሁ አባቴ። ከዛ አሜን።
ደውለህ ጠይቃቸው አንተም check ማድረግ ትችላለህ። እሺ አሁን ልሂድ አመሰግናለሁ።
ልደውል አሁን ቆይ ላክላቸውና እ፣ ከአምስት ደቂቃ አንድ በኋላ ደውላቸው።
እሺ እሺ አመሰግናለሁ።